ጤና ይስጥልኝ ስፖርት ነው እባክዎ መርዳት
አሁን እንትን ከቴሌ ብር ወደ ሁሉ ስፖርት balance transfer አድርጌ pending አለኝ። pending ብሎ ነው የቆየው። በጣም ቆየ።
እሺ ከሁሉ ስፖርት አውጥተው ነው withdraw ነው?
አይ dep- deposit ነው።
የ deposit ኡን screenshot አድርገው የላኩልን ደንበኛችን።
በም- በምን በቴሌግራም አዎ
ልኬ ያለው እኮ በቴሌግራም ልኬ ያለው ኦንላይን ላይ የላቸውም።
ማን ነው የሚለው ስሞት?
ይኸው አ- ኦኬ አብዲ ደረባ ኦኬ ይኸው መጥቶልኛል በቴሌግራም እሺ እሺ አንደኛ ላይ ያለው ነው።
እሺ ያናግሩት እዛ በቴሌግራም
እሺ